ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
ሄሎ ሄሎ፣ አይሰማም?
ሄሎ ሄሎ
አይሰማም?
ሄሎ፣ አይሰማም?
አዎ ትንሽ ትንሽ ነው የሚሰማው። አይወ- ምን እሺ፣ ከ We Plus Solution ነበር የደወሉ እ?
We እ?
Plus Solution
ምን አልሽኝ?
ከ We Plus Solution ነበር የደወልኩት።
አረ ምንም እኔ መኪና ስለሆንኩ አይሰማኝም። ይሻላል።
በቃ ወይ በኋላ ደውላለሁ። እሺ አዎ